አላጣላችሁም።
ሸረቴውን አይገናኝ ጀመር።
እኔን አውራኝ።
እሺ እሺ፣ ሀሴት አውርቻት ነበረ።
እሺ እኔ ሀሴት ነኝ።
እሺ እና ምን ሆነ?
የኬኬፒው ነው።
ከኬፊ ነው ከዲቦና ዲቦና ሪች በመላክ ነው።
አ በአምላክ በቃ እሺ። ከሰሚት ነው እሺ።
ያ እኮ እሺ፣ ውጥኛ እሺ፣ ያወርዳል ካለ
እሺ
ቻው